ሄሎ ጤና ይስጥልኝ ሄሎ ጤና መንግስት ቤት አቤት አቤት
ሄሎ አቤት ምን ልርዳ
ትኬት ለምንድን ነው ኦንላይን ነበር ስጫወተው ለምንድን ነው ሁሉም አይሰራው?
እ እሺ ያልታረመ አለ cashier code ኡን ትነግረኛለህ የቲኬቱን check ላድርግልህ
እሺ። ትንሽ ጠብቁ። እ cashier ሄሎ።
ኮድ አ- አ- ከ ID ስር ያለው ነው ኦንላይን የምትወስማ cashier code አይ- ከታች አዎ ትኬቱን ስትከፍተው እ ትኬቱን ስትከፍተው አለ ከ- ከታች በትንሽ የ cashier code የምትል የተጻፈች አለች እሺ ዘጠና ስምንት
ከታች ነው አይተኸዋል አይደል cashier code የሚለው አልመጣልህም አልመጣለኝም። ነው cashier ID ነው ያለው
ID ማ ከላይ ነው ትኬቱን ከፍተኸዋል አይደል
ከፍቼዋለሁ። አዎ፣ ኦንላይን ስለምጫወት አያመጣማ cashier የታረመውና ያልታረመውን አያሳይህም ሙሉን
አንድ ብቻ ነው እንትን ያለው ሌላውን ለምን
አዎ እኮ እንደሱ ትኬቱን ሙሉን ከከፈተልህ cashier code የምትል አለች
እንዴት ላድርገው ታዲያ? የለማ።
እሺ ንገረኝ በቃ ID ውን ንገረኝ እንዳልሳሳት ብዬ ነው እሺ A ሀያ ሰባት
A?
ነው አዎ ኤ እየሰማሁ ሀያ ነው ሰባት
እሺ
ሰላሳ ስምንት እሺ
G አስራ ዘጠኝ ይህ አስራ ዘጠኝ
CC እ እ CC CC
አ እሺ
አንድ FA
አንድ F A
C አምስት ዜሮ ሶስት
E አምስት ዜሮ ሶስት C C አምስት ዜሮ ሶስት C ነው አ C C አምስት እሺ አምስት ዜሮ ሶስት እሺ
DCB
እሺ አለቀ
አ DCB መጨረሻው B እሺ በሀያ ብር ነው bet ያደረከው አይደለ?
አ አዎ አ- ታርሟል እኮ
እ?
ታርሟል። check አድርገው አሁን
አንድ ብ- እሺ፣ አንድ ብቻ ነበር።
check አድርገው አሁን update ሆኗል።
እሺ ሌሎቹ